ሄሎ አቤት
ሰላም ነው ብላቸው።
እግዚአብሔር ይመስገን እንደምን አደርሽ?
ከወደ ወርክ ማኑፋክቸሪ ነበር የደወልኩልክ። ቴሌግራም ላይ እያወራን ነበር።
የሷ ትናንት ደወልኩለትና አይ ቲንክ የሆነ ወንድ ልጅ ነው ያነሳልኝ። ባለ ሶስት እግር ነገረኝ፣ ባለ ስድስት ማሚን ባለ ሶስት ሲትም ነገረኝ፣ ባለ ስድስቱንም ነገረኝና አይ ቲንክ ስድስት ውስጥ ኦኬ የለም አለኝ። ዛሬ ደግሞ እስከ ስድስት ሰዓት ነው የምትሰሩት መሰለኝ።
አዎ
Alright so እንዴት እንደማደርግ አላውቅም። እስቲ በጊዜ እንትኖችን schedule ኤን አይቼ ልደውልልሽ።
አ፣ እንትን ዋጋው ሰባት መቶ ሀምሳ ሺህ ብር።
የባለ ሶስቱ ማለት ነው አ ሶስት ሰው የሚጭነው።
ሶስት ሰው የሚጭነው sorry
አ ሶስት ሰው የሚጭነው ሰባት መቶ ሀምሳ ሺህ ብር ነው በጣም አሪፍ። በቃ እሺ እሺ።
እና ትመጣለክ።
አይ እዛ እኔ actually check አድርጌ ልንገርሽ። የሆነች ቦታ ሄዳለሁ ብያለሁኝ እንደዚሁ ቀጥረውኛልና እነሱን ቼክ ላድርጋቸው ብዬ ነው።
እሺ እሺ
እሺ፣ መልካም ቀን።